ጤና ይስጥልኝ ማሊ ፓፓ።
አብሮ ይስጥልን። ኮሮላ ቲ አስራ ስምንት ሺህ ቤት ለጥፋችሁ ነበር።
ስንት ቤት?
ቲ አስራ ስምንት ሺህ ቤት ስንት ሞዴል?
ሁለት ሺህ ሺህ ሊብሬ ላይ ሁለት ሰባት ነው የምትለው ብሏል።
ኦኬ ወንድ ያስተዋወቀው ነው።
የስ የስ
ወንድ ነው ያስተዋወቀው።
አዎ አዎ የስ
እሺ ቁጥር ልስጥዎት። እሺ ዜሮ ዘጠኝ አስራ አንድ
okay ዜሮ ዘጠኝ አንድ
ሀያ ስድስት okay
ዜሮ ዘጠኝ ዘጠና